Hello ወይ ይቅርታ፣ ወጥቶሎታል። order ኡ ወጥቶሎታል። ከ ChipChip ነው የምደውልሎት።
እሺ፣
የ driver ቁጥር ልስጡት?
እሺ፣ ዛሬ ይመጣል።
Okay፣ free ኖት አይደለ?
አዎ፣ አዎ፣ ወጥቷል። ዛሬ ይዞሎት እየመጣ ነው። ቁጥሩ ልስጡት?
እሺ፣
ዜሮ ዘጠኝ ዜሮ ሁለት
ዜሮ ዜሮ ሁለት
ሀምሳ ሁለት
እሺ፣
ሰባ አምስት ሰላሳ አንድ ይደውሉለት። አሉላ ይባላል። ይደውሉለት።